እኛ ደግሞ አካሄድም ወቅቱም ነበር።
ሰላም ናችሁ? እንዴት ናችሁ?
ሰላም
አቤት ሰላም ነው።
እግዚአብሔር ይመስገን።
ክፍያ እንዴት ነው? በጣም እኮ ዘገየ እናትዬ።
ምን አልከኝ?
ክፍያ
የምንድን ነው
የመገጭ ሬንታል እ
መገጭ
ኤፌች ነው
መገጭ መገጭ ረብ መገጭ እና ረቤለ መገጭ ጎንደር
ታርጋን ትሰጠኛለህ?
እ ታርጋ
አርጋ ሰባ ስምንት ኤ ሰባ ስምንት ሰባት ሰማንያ አምስት
ሰባ ስምንት
ኤ- ኤ ሰባ ስምንት ሰ- ኤ- ሰባ ስምንት ሰባት ሰማንያ አምስት
የስንት ጊዜ ነው
የቀረው ያልገባልህ? አ-
የሶስት ወር
ሄሎ
አቤት
ሄሎ
አቤት
አይሰማም።
ይሰማል
የመስከረምና የጥቅምት የሁለት ወር ገቢ ተደርጎልሃል። የሶስት ወር አያሳይም እዚህ ላይ
የጥቅምት የጥቅ- የጥቅምት ገቢ አልተደረገም እትዬ
ግን እሺ፣ የስንት ጊዜ ነው ያለው? የመቼና የመቼ ነው ያልገባልህ?
የጥቅምት እና ህዳር